ጉዳይ ራሔል እባላለሁ። እባክዎ ምን ልርዳዎ? Hello ጤና ይስጥልኝ። ጉዳይ ነው የደወሉት እባክዎ ምን ልርዳዎ? እሺ ትንሽ ድምፅዎትን ከፍ ማድረግ ይችላሉ ከይቅርታ ጋር? እሺ እባክዎትን ሙሉ ስምዎትን ይንገሩኝ? ብርቱካን ጉርሜሳ። እድሜዎት ስንት ነው? የመኖሪያ አድራሻዎት? እሺ በምን አይነት የሙያ ዘርፍ ነው ስራ መስራት የሚፈልጉት?
አሁን ያለሁት ያው ስራ ጽዳትና ሁሉ ነገር ስራ ተቀጥሬ ማለት ነው።
ጽዳትና ምን?
ሁሉ ነገር በቃ እንጀራ ጋገራ፣ ምግብም መስራት ይችላሉ?
ማዘጋጀትና ሁሉ ነገር ሁሉ ነገር እየሰራ ያለው
እሺ ስለ ድርጅታችን መረጃ ከየት ነው ያገኙት? Hello ስለ ድርጅታችን መረጃ ከየት ነበር ያገኙት?